hello ሰላም ጤና ይስጥልን።
ጤና ይስጥልን ሞገሼ።
አዎ አዎ
ኦንላይን ለመማር ፈልጌ ነበረ።
እሺ ስሞት ማን ልበል?
ጉታ ይባላለሁ።
ማን አሉኝ?
ጉታ ጉታ ጉታ ማን ጉታ ቡሌ ያበራ
ጉታ ማን አሉኝ?
ቡሌ ቡሌ
ቡሌ።
አዎ
እሺ ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ሰላሳ ሰላሳ ስድስት ሰላሳ ሁለት
ሰላሳ ስድስት ሰላሳ ሁለት የት አካባቢ ነው የሚኖሩት?
እኔ ወደ ሳር ቤት አካባቢ ነው።
ሳር ቤት።
አዎ እሺ class ኡ የሚቆየው ለሶስት ወር ያህል ነው። በሳምንት ሶስት ቀን ነው የሚሰጠው።
okay እ፣ በአካል ከሆነ አያታ ሱፍ ሲኒማ ነው የሚሰጠው። በኦንላይን ከሆነ ደግሞ በ Google Meet ነው class ኡ የሚሰጣችሁ።
okay አጠቃላይ ሀያ credit hour ነው። ክፍያው አስራ አምስት ሺህ ብር ነው ለሶስት ወር ያህል። እስከ okay ሰኞ የሚከፍሉ ከሆነ ግን በአስር ሺህ ብር ከፍለው መመዝገብ ይችላሉ። የአምስት ሺህ ብር ቅናሽ አለ።
እሺ
በአካል ነው እሺ በኦንላይን ነው መማር የሚፈልጉት?
በኦንላይን
በኦንላይን እሺ። account እሺ ልላክሎት?
እሺ አዎ እሺ
እሺ ከላክልሎት በኋላ screenshot አድርገው በቴሌግራም ይላኩልን እሺ በምንልክበት ቁጥር ማለት ነው።
እሺ እሺ እሺ እናመሰግናለን።
እናመሰግናለን።